ጤና ይስጥልን ቤት ቤት
ቦነስ አልገባልኝም እትዬ።
እሺ እስቲ cashier code ንገረኝ።
አስራ ሶስት እሺ ከአንድ ጊዜ እሺ አስራ ሶስት ሀምሳ ሁለት እሺ
ሰላሳ አንድ አስራ ሶስት
ሰላሳ አንድ
አስራ ሶስት
አስራ ሶስት ሀምሳ ሁለት ሰላሳ አንድ አስራ ሶስት አይደል?
አ አ እሺ፣ መቶ ብር ገብቶልሃል። ቦነስ አሁን መውሰድ ትችላለሽ። ሱቁን የቆረጥ እሺ አ እሺ በቃ መልካም ቀን።
እሺ